Bye.
Hello. Yeah.
Ma'am, Ma'am, Adri. Yes. ይቆራረጣል።
ሰዓት ግን አለ ቤት?
ሌላ
አይሰማም?
ሌላ አሁን ይሰማኛል።
አይሰማም? እሺ የፒዛ ሀቱ ማለት ይሰማኛል ነው።
አሁን ካስተመር እ።
ታያ
አላገኙትም። አምጣ ብሎኝ አሁን ድረስ በር ላይ ቆሜ እየጠበቅኩት ነው። ስልኩ እያወራበት ነው። ሊያወር ሊመኝ አልቻለም። ሄሎ ሄሎ ሄሎ
የማኝና ደስ አለኝ።
ድምፅሽ ይቆራረጣል። አዎ እየሰማሁሽ ነው።
በደንብ ነው የሚሰማው። ጣፋጭ መለውና መልሻለሁ ብለህ አሳውቅ። ጣፋጭ የሚባል ቤት አለ። አዎ ቡልቡላ አ እዛ መልሰውና መልሻለሁ ብለህ አሳውቅ።
ጣፍ ጣፍ እኮ አይደለም ፒዛ ሀት ነው ያለኝ አዎ ከፊት ነው። ግድ ይላል።
እ እ ኢየሱስ አረ ድምፅሽ ይቆጣል እንዴ ይኸውልህ በደንብ ነው የሚሰማው። ጣፋጭ መልሰውና መልሻለሁ ብለህ አሳውቅ። ግድር ምን ትክክል ነው?
እ እ